ሰላም ጤና ይስጥልን። አላስካ ኢምፕሎይመንት ኤጀንሲ አብሮ ይስጥልን።
አላስካ employment agency ነው አልሰጋም።
አልዘጋፍ የ sorry አዎ።
ይቅርታ።
እሺ
ሀዊ ይባላለሁ ከሀዊ ፕላስ technology solution ነው የምደውለው።
እሺ ድርጅታችን ዊ ፕላስ technology solution አዲስ መተግበሪያን በመያዝ ወደ ገበያ መጥቷል። እ፣ በዚህም መተግበሪያ ላይ ከሀምሳ በላይ የተለያዩ አገልግሎቶችን በአንድ ላይ ማግኘት የሚያስችል ሲሆን ከምንሰጣቸው
አንድ አግል- አ፣ ከቅርታ ጋር ያ ማኔጀሩ ስልክ አ፣ ልላክልሽ ወይ?
እሺ ንገረኝ ልስጥሽ?
ንገረኝ።
አንዴ። ዘጠኝ አስራ ሁለት አስራ ሁለት
አስራ አምስት አስራ አምስት ሰላሳ ስምንት ሰላሳ ስምንት ሰላሳ አንድ ሰላሳ አንድ እሺ ዮሐንስ
እሺ አመሰግናለሁ።
ናቸው በጣም